አሎ ሄሎ ከዛ ልጅቷ ፕሪንት አቤት ተቋረጠ። እሺ ጋሽ ንገሩኝ፣
ሁለት ዜሮ
ፊደሉን ንገሩኝ፣ ስፔሊንጉን
ቢ ቢ
ቢ ሳይሆን ቢ- ፒና ፒና።
ፒ መ ፒ ብሎ መ አ ሌላ ሰው አጠገቦት ካለ አስነብቡልኝ አንዴ።
ሁ- ሁለት ዜሮ ሁለት ዜሮ ሁለት ዜሮ ሀያ ሁለት ዜሮ እ
ሁለት መቶ አርባ ስልሳ ሰባት
ሁለት ዜሮ ሁለት መቶ አርባ ስልሳ ሰባት
ሁለት መቶ አርባ ሰባት ነው
ስልሳ ሰባት
ሁለት መቶ ስልሳ ሰባት ይኸውልሽ ሁለት አራት ስድስት ሰባት
ሁለት አራት ስድስት ስድስት ሰባት ዜሮ ዜሮ ከኋላ አለ እኮ ሁለት ሺህ አራት መቶ ስልሳ ሰባት ነው አዎ እኮ የማሽኑን ቁጥር ንገሩኝ።
ወይ ማሽን አዎ አዎ
እኮ እንዳይሳሳት ብዙ ኤምአርስ ይችላል።
ራሱ ነው እሱ ነው ራሱ ነው ራሱ ነው ፒኤምኤ ቲኤምኤ ቲኤምኤ አዎ እሺ፣ ቼክ አድርጌ አሳውቀውታለሁ።
እሺ እሺ።
የዛኛው ማሽን ቁጥር የት ነው